ወይ ኢሳያስ ኢሳያስ እንትን ከእንትን የኦርደር ነበር ተሳስተሃል የጻፍከውሽ ይሆናል ያልኩ ያሉ ሰባት ስድስት አርባ ሁለት ነው
ሰባት ስድስት አርባ ሁለት እሱን ነው አልታዘዘም ያሉ ፒክዳፕ
ገና ፊል ገና አሁን ያስቀመጠ ፊል አሁን ያስቀመጠ
ምንድን ነው ብትለኝ ኢሳያስ
bill ገና አሁን ያስቀመጠ ወይ ወይ ወይ አሁን ምን አሉኝ ነው የምትለው? እየሰሩልህ ነው?
ነገሩ አልተሰራም፣ አልደረስም። ገና አሁን ነው ያስገባቸው። ገና bill
okay፣ ግን እየሰሩልህ ነው። እንደዛ ነው።
እኔ እንጃ አላቅልሽ። ብቻ እኔ order ኡ አዎ፣ እኔ ገና ሊሰሩት አገናኘኝ፣ ችግር የለውም።
እሺ፣ እኔ እኔ ሰባ ስድስት አርባ ሁለት
hello hello፣ እናቴ ቻኖሌ ኦሎምፒያ ነው። ከቢዩ ነበር የምደውልልሽ በመቶ ሶስት ሰባ ስድስት አርባ ሁለት ያለው order እየተሰራለን ነው።